ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
መስከረም አቤት።
ከ Afriwork freelance ኢትዮጵያ ነበረ የምንደውለው።
እሺ እሺ በልብስ ስፌት ማሽን operator vacancy አታችሁ ነበረ።
እ፣ አዎ hire አረጋችሁ በእኛ platform።
እ፣ ነበረ ግን ድር ወቃ አልሆነልንም።
ለቀቁ?
እ፣ አይ እንትን አይ በደንብ አይችሉም ነበረ ሰው ምን አሉኝ? ይቅርታ አልሰማሁም።
አይችሉም ነበረ በደንብ okay qualification ኑ የላቸውም።
አዎ አዎ okay እሺ ሌላ የሚያስቸግሮት ነገር አለ? እኛ platform ሲጠቀሙ
የለም።
የለም። እሺ የሚያስቸግሮት ነገር ሲኖር ይደውሉልን። እሺ እሺ thank እሺ መልካም ቀን።